ጤና ይስጥልኝ እጅ ኢትዮጵያ የትነኝ ባንኩ መረዳው ይሰማል?
ጣምን እግዚአብሔር ይመስገን።
ጦፋ ኮሎኔል ምህረት የድራፍት ማሽን ተስቶ ይታይልኝ እሺ የብጄ መለያ ቁጥር ወይ ቲን ነምበር ንገሩኝ።
እ ቲን ነምበር ወይ የብጄ መለያ ቁጥር ቢጂአይ ይላል በላቁት አዎ ወይ ደግሞ ቲን ነምበር መንገር ይችላሉ ከሌሎች
እሺ እሺ
አቤት ሁለት ዜሮ ዜሮ ሀያ አንድ ሀያ አንድ ዘጠና አምስት ዘጠና አምስት ሰማንያ ስልሳ ሰማንያ አምስት ስልሳ ስልሳ አምስት ሰማንያ ስልሳ አምስት እሺ መሰለ ደብቁኝ አንድ ጊዜ እወጣለሁ ወደ እሺ መሰለ ደብቁኝ አንድ ጊዜ ለኩሎስ እሺ
ታይ ታይ ጆች አይራቁ ብሎ አይ ናስታይ አሳኝ ይልናል አዎ አሩ አሩ ሳይ
በዚህ በዚህ ሲነረብ መስላለሁ እ ይቅርታ ስለ ስላቆየሁት መች ነበር ወይ ሀሳብ ምናልባት የባለቤት ቁጥር ካወቁ ይላል ባንኩን የባለቤት ቁጥር ካወቁ ይላሉ ቁጥር አዎ ዘጠኝ አስር
እሺ ሀያ አንድ አስራ ሀያ አንድ አስራ አምስት በዚህ አርባ ዘጠኝ አስራ አምስት አባ ዘጠኝ ዘጠኞች እሺ እንግዲህ በዚህ ተመዝግቦ ከሆነ መስመር ላይ ጠብቁኝ መስመር ላይ ጠብቁኝ በዚህ ተመዝግቦ ከሆነ ልትገሉ እንትን እንኳን ነው እሺ አሁን ይገባ ሲሎም ትንሽ ኢትዮ ቴሌኮም ትንሽ ጥራት ስለሌለው አሁን ላይ
እሺ ምን ላይ እሺ በቃ እኔ ባሉበት ሰዓት ልትገሉት እሺ ስሙን ማን ልበልሽ አቶ
የቤት ባለቤት ነው እሱ አቶ አቶ አቶ ለ ለ መለቁ እሺ ስልክ ብቻ አሁን የደወልበት መዝገብ ወይ ልትገኝ ዘጠኝ አስራ አንድ ዘጠና ሶስት ዘጠና ሶስት ዘጠና ሶስት አርባ አርባ ሁለት አመት ሁለት ዘጠና አርባ ሁለት አመት ዘጠነኛ ስልክ መደረስ ሄሎ ይሰማል ሄሎ ሞባይል ካሽ ሞባይል ቡድ ምንም ስልክ በጣም ይቆራረጥ ደውል ሞባይል ኪስ ውስጥ ያስገድ ምን ችግር እንደሚያ አሁን ይሰማል ስም ስለምን ሆነ ዘጠና ሶስት አርባ ሁለት ብለውኛል ዘጠና ሶስት አርባ ሁለት ዘጠና ዘጠኝ
ደኛችን ይሰማል እ አሁን ይሰማል ነፋፋ አረጋግጥ ዘጠኝ ዘጠና ሶስት አርባ ሁለት ዘጠና ዘጠኝ ዘጠና ዘጠና መጨረሻ
ሶስት ጠርሳ ደኛችን እ ሄሎ እ መሰለኝ ነው እ
እሺ ነው የሚለኝ ምክንያት ጎፋ ምራት ኮንዶሚኒየም ምህረት ቤት ጎፋ ምራት ኮንዶሚኒየም ምህረት ቤት ቁጥር አስራ ስምንት ምህረት እያለች ነው ያለው አዎ ጎፋ ኮንዶሚኒየም
ብሎክ ስንት ላይ ሰላሳ አምስት ቁጥር አስራ ብሎክ ሰላሳ አምስት አምስት እሺ ስልክ ቁጥር ነው የመጨረሻውን ቁጥር አልሰማሁትም በጣም ይቀርታል ዘጠና ዘጠኝ ዘጠና ዘጠኝ ዘጠና አዎ ዘጠኝ እሺ ዘጠና እሺ ዘጠኝ ምን ይባላል ነው ምን እ ይባላል ፍየል ምህረት ፍየል ቤት ብልሽቱ ምንድን ነው የዚህ አስተማሪ ምን ነው ልጅ ብልሽቱ
ለምን እ?
አልሰማሁትም ይቅርታ እሺ አሁን ይቀጥሉ ማለት አልሰማሁትም ብልሽ ምን ሆነ ብልሽቱ ፋና አይነሳም ሞት ብቻ ነው ፋና አይነሳም ፋንስ ካልተው ደግሞ ያው ቃል አይነሳም አዎ
እሺ ያቺ ነገር የሚመለከተው ይሰራል የተገና ባለ ይመጣል እሺ ሳሙስ ለምን ሰማይ